hello ጤና ይስጥልን ችፕችፕ ጤና ይስጥልኝ። እኔ እነዚህ አብሮ ይስጥልን።
ትናንትና order አድርጌ ነበርና እሺ የሁለት ሰው ድንች order ካረኩ በኋላ አንድ ሰው ላይ out of stock ኮነ መሰለኝ።
okay እንደዛ ከሆነ ከ warehouse እጥረት ስላለ ነው ስላለቀ ነው ማለት ነው።
እኮ አሁን ማለት ሲመጣ አንድ አብሺ ታመጡልኛላችሁ ወይስ ያለውን በሁለት ትልኩልኛላችሁ?
እንደዛ እንኳን ማድረግ አንችልም። refund ነው የምናደርገው ሎት ዛሬም check አድርገዋል አይደለ?
አዎ የለም አሁን አዎ። ስለዚህ አራት እና ሶስት ኪሎ ነው አጠቃላይ ሰባት ኪሎ
አዎ። ግን አርብ ዕለትም ጥቅል ጎመን አንድ ሰው ጎሎኝ አዎ።
እሱም አልተመለሰም። እኔ ደግሞ ብሩ ከሚመለስ ጀምሮ እቃው ቢላክ ያለው current አሁን ያለው
አዎ።
ሰባት ግን ኪሎ እንደዛ ነው።
ደግሞ አንሰራም። እንደዛ ማለት መላክ አንችልም ሳይሞላ። የጥቅል ቆንጆ ጎመን አልተመለሰሉትም? fail አድርጓል አይደል?
አዎ ሲል አልኳል አልተመለሰም።
አልተመለሰ።
አዎ okay እሺ። ሰኞ refund ይደረጋል። ያው ቅዳሜና እሁድ ስለማትገባ ልጅቷ ሰኞ refund እናደርግልዎታለን። ይቅርታ በጣም የእኔን የትላንትና order ዛሬ ይደርሳል።
አዎ። ኮድ ደርሶት የለ ሌሎቹ የሞላ አዎ ደርሶኛል።
አዎ።
እሺ driver አመሰግናለሁ።
ሲደርስ ይደውላል።
እና ደግሞ አሁን additional item ብፈልግ አሁን አዝዤ አንድ ላይ መም- ይመጣል ወይስ ያኛው አይ ማለት አሁን ዛሬ order ካደረጉ ለነገ ነው ለነገ?
የሚሆነው።
እሺ እሺ እሺ እሺ፣ እናመሰግናለን።
እናመሰግናለን።
መልካም መልካም ቀን።
ቀን።
እሺ።
እሺ